hello hello hello ሰላም ይኸውልሽ ሰላሳ አምስት ሰላሳ አምስት ሰላሳ አምስት ሰላ- ሀምሳ አራት እ
ሰላሳ አምስት ሰላሳ አምስት ሰላሳ አምስት ሰላሳ አራት እሺ
አልደረሰልኝም እስካሁን። ሌላ order ደግሞ ይዣለሁ።
የት ምግብ ቤት ነው?
በርገር ቤት
በርገር ቤት በጣም ምግብ እያቆዩ ነው። በቃ እሺ አስተላልፍልሃለሁ። እሺ። በርገር ቤት እኮ በጣም ሳ- ሳ- ተበዝቷል።
እቅ- ሳልዘገው አስተላልፊና መልሱን ንገሪኝ። ሌላ ቦታ ይዣለሁ። የሌላ ቦታ off እየሆነብኝ ነው።
ወይ አልታዘዘም ነው ወይስ አልሰጡኝም? ነው?
ታዟል፣ ግን አልደረሰም። ታዟል። order በጣም እኮ እሺ።
በዝቶባቸዋል። ሲጀምር እኔ- አዎ በጣም order በዝቷል።
so ምንድን ነው ማድረግ ያለብኝ?
እንዴ አርባ ደቂቃ ሆኖታል።
በእነሱ ምክንያት ሌላው ደግሞ order ሰዓቱ እየሄደብኝ ነው።
ሰላሳ አምስት ሰላሳ አራት ደግሞ አንተ ጋር አይደለም። ኧረ
ሰላ- ይኸውልሽ ስሚኝ በስነ ስርዓት አንዴ ሰላሳ አምስት ሰላሳ አምስት ሰላሳ አምስት ሀምሳ አራት አምሳ አራት ነው ያልከኝ?
አዎ እሺ ቆይ አንዴ ቆይ
ሲጀመር ይሄን አክልም የመጠበቅ ግዴታ አለብኝም ነበረ። ለምን እ፣ ትንሽ ልትጠብቅ ስላለች ነው ቅድም እ፣ የጠበቅኩት። ምስኪን እስካሁን ግን እንዴ?
አልደረሰም።
okay አልሰጠችውም። የበርገር ቤት ውጣ። ለዚህኛው order አይደለም እንዴ ደወልሽው? okay አብዲ አ- አሁን መጀመሪያ ክን አስታሳውቅ።
አሳውቄያለሁ። ለመሰረት ነግሬያታለሁ። ካለች ጠይቂያት እሷን።
እሺ እስኪ ጠይቂያታ። እሺ
ስለዚህ ትቼ ልውጣ። ስንት ወርደር የምንሰራው?
ሄላ የት ሆነህ ነው? ወይ ትተውጣ።
ሁለቱንም ትቼ ወጥቻለሁ እኔ።
በቃ ትተውጣ። እሺ አውጣ።